ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል ስድስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል፣ ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
አቤት አቤት በሉን አቤት ስሙን አቤት አቤት እንዲታለን በሉን አቤት እዚህ ቤት አቤት አቤት በሉኝ አቤት ስሙኝ አቤት አቤት መልእክት አለኝ በሉኝ አቤት እዚህ ቤት አቤት አቤት በሉኝ አቤት ስሙን አቤት አቤት መልእክት አለን አቤት እኛ ለእኛ አቤት አቤት አቤት አቤት ሰዎች እንዳንለያይ በሉ አደራ እንዳንለያይ እንዳንለያይ አደራ እንዳንለያይ እንዳንለያይ አደራ አቤት አቤት አቤት አቤት
ለምን ልዳን ለምን ብዘን ጎናኝ ጎኔ እኔ በዚህ ዳለን አታጥብ ከጎኗ አቅማማቷት ላያት አልፈልግም ከብቷት ብሷት እየቻልኩኝ እሷን ልደግፋት እንዳላየን ሆንኩኝ ዝጋ ልብቷት ግን አሁን ይብቃኝ ልቁም ጎና ዓለም ያለ ሰውሏ አትሆንምና ለምን ልጣል ለምን ትዝል ሆናይ ሆኔ ለኔ በዚህ ዳለም
ባሳለፍነው ሰዎች ከፍቶናል፣ ተነስተናል፣ ዛሬ ኮብተናል፣ ፍቅር ጥበብ ተስፋን ይዘናል፣ ተደፍረናል፣ ድሮ ተነቀናል። ባሳለፍነው ሰዎች ከፍቶናል፣ ተነስተናል፣ ዛሬ ኮብተናል፣ ፍቅር ጥበብ ተስፋን ይዘናል።
ለምን ልጣል ለምን ትዝል ሆናይ ሆኔ ለኔ በዚህ ዳለም ለምን ልጣል ለምን ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት እዚያው አንግቶ በማግስቱ ዘቦች መጥተው ፈቱትና ወደ እስር ክፍሉ ተመለሰ። ግን በጣም ደክሞት ስለነበር ቀኑን ሙሉ ተኝቶ ዋለ። ማታ ተነስቶ እንደገና መፈክር ያሰማናል ብለን ነበር። ማታም ተኝቶ አደረ። በሁለተኛው ቀን ራሴን አመመኝ ብሎ እዚያው እስር ቤቱ ክሊኒክ ከሄደ በኋላ የክሊኒኩ ኃላፊ ነገሩ ስላላማረው ወደ ጦር ኃይሎች ሆስፒታል ይልከዋል። የጦር ኃይሎች ሆስፒታልም ወደ አማኑኤል ሆስፒታል ይልከውና አማኑኤል ሆስፒታል ደግሞ ማደንዘዣ ታብሌት አስታቅፎ ይልከዋል። ከዚያ በኋላ ሻምበል ስራው ቀኑን ሙሉ መተኛት ሆነ። አንድ ቀን ከእንቅልፉ ተነስቶ ሰዓቱን ካየ በኋላ ዘወር ብሎ አጠገቡ ያለውን እስረኛ ስንት ሰዓት ነው ብሎ ሲጠይቀው ምን ነው ሰዓትህ ምን ሆኗል ቢለው የሚሰጡኝ መድኃኒት በጣም ኃይለኛ ስለሆነ ሰዓቴንም አቁሞታል አለው። እውነትም በጣም ነበር የደነዘዘው። በመጨረሻ ላይ የተቃዋሚዎቹ ቡድኖች አይለው ነው መሰለኝ ጉዳዩ በፖለቲካ እስረኛነት ሳይሆን በወንጀል እንዲታይ ተብሎ ፍርድ ቤት ከቀረበ በኋላ ከአራተኛ ክፍለ ጦር እስር ቤት ተዘዋውሮ ወደ ከርቸሌ ተልኮ ነበር። ከጥቂት ወራት በኋላ በጋዜጣ ላይ ፍርድ ቤት ቀርቦ የሞት ፍርድ እንደተፈረደበት ማንበባችን ትዝ ይለኛል። ይፈጸምበት ወይም አይፈጸምበት አላውቅም፣ ግን ከማረሳቸው ሰዎች መካከል አንዱ ነበር። የእስረኞች ባህሪ በመግቢያው አካባቢ እንደገለጽኩት የእስር ቤቱ ኑሮ ምንም ምርጫ የሌለውና በግድ አጠጋግቶ የሚያኖር ስለሆነ ምንም አይነቱ ባህሪ በማስመሰልና በመደበቅ ሊኖር የማይቻልበት ደረጃ ላይ ስለሚደርስ የእያንዳንዱ እስረኛ ባህሪ በሌላው ዘንድ የታወቀ ነበር። ሌላው ቀርቶ ማን መጸዳጃ ቤት ገብቶ ቶሎ ቦታ እንደማይለቅ እናውቅ ነበር። በማንኛውም የጭንቅ ጊዜ መቀለድና መጫወት የሚችሉ ዘወትር የሌላውን እስረኛ ሐዘኔታ ለማግኘት ሲሉ አሞኛል የሚሉና እንደምን አደሩ ከሚባሉ ይልቅ ዛሬ በጎ አደሩ ሲሏቸው ደስ የሚላቸው ምንም ነገር ቢተርፋቸው በሌላ ለማካፈል ፈቃደኛ ያልሆኑ ስስታሞችና ከራሳቸው ሳይተርፋቸው ያላቸውን ትንሽ ነገርም ቢሆን ለሌላ የሚያካፍሉት እነማን እንደሆኑ በደንብ እንተዋወቅ ነበር። መቼም በዚች አጭር መጣጥፍ ውስጥ በእስር ቤት አካባቢ ያየሁትን አስገራሚ የሰው ልጅ ጠባይ ሁሉ ዘርዝሮ ለማቅረብ የማይቻል ስለሆነና አብዛኛውንም ደግሞ ስለረሳሁት አንዳንድ ያስታወስኳቸውን የሚያዝናኑ የሚያሳዝኑና የሚያናድዱ የእስረኞችና የጠባቂዎች ባህሪ አለፍ አለፍ ብዬ ላቅርብላችሁ። አስቂኝና አዝናኝ ሁኔታዎች ለመጀመሪያ ጊዜ ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንሄድ የተመደብነው አራት ቁጥር እስር ቤት ነበር። መቼም ማንኛውም ሰው አዲስ ቦታ ሲሄድ የሚያደርገው ነገር ቢኖር አካባቢውን ለማወቅ ሙከራ ማድረግ ነው። እዚህ ላይ የሰለጠነው ዓለም ከኛ ዓለም የሚለየው አንድ ቦታ አዲስ ሰው ሲመጣ የመጸዳጃ ቤቱን በእሳት ወቅት መውጫዎቹን በሮች ማን የመጀመሪያ ደረጃ ሕክምና እርዳታ ሰጭ እንደሆነና ሌሎቹንም ያሉ ነገሮች ማስተዋወቁ ነው። እንግዲህ እንዲህ አይነቱ ደንብ በሌለበት አካባቢ ያው የመጣው ሰው ነው እህ ብሎ ጠይቆ መረዳት ያለበት። መቼም አዲስ እስር ቤት ሲኬድ በዚያን ዘመን ማለቴ ነው ለመርማሪ መረጃ ከማቅረብ ወደ ኋላ የማይል እስረኛ ጭምር ሊኖር ስለሚችል ዋናው ጥንቃቄ ማ ምን እንደሆነ ለማወቅ መሞከር ነበር። እንደደረስ ሁላችንም በየፊናችን ማ ምን እንደሆነና በምን ምክንያት እንደታሰረ ለማወቅ መጠያየቅ ስንጀምር ፍላጎቱ በአንድ አቅጣጫ ብቻ ማለትም አዲስ በመጣነው በኩል ብቻ ሳይሆን እዚያ የቆዩት እስረኞችም ማን ምን እንደሆነ ለማወቅ ስለሚጓጉ ወዲያው መረጃችንን ተለዋውጠን በየጎራችን መሰባሰብ ቀጠል። መጀመሪያ አራት ቁጥር እስር ቤት ስንገባ ቀልቤን የሳበው አንድ አጠር ብሎ ቀጠን ያለና ጎርናና ድምፅ ያለው የማርጋሪን ቆርቆሮ ግራና ቀኝ ተበስቶ በክር ማንጠልጠያ ተሰብቶለት አንገቱ ላይ አጥልቆ እስር ክፍል ውስጥ የሚዞር ቀላ ያለ እስረኛ ነበር። አራተኛ ክፍለ ጦር እስር ቤት ስንዘዋወር እኔ እንኳ በግሌ ብዙ ችግር አላገጠመኝም ነበር። ምክንያቱም እዚያው እስር ቤትና እዚያው እስር ክፍል አንድ ዘመዴ የሆነ ሰው ታስሮ እንዲያውም በወቅቱ የቤት ኃላፊ ስለነበረ ጥሩ መስተንግዶና በቂ መረጃ ስለ እያንዳንዱ እስረኛ ስለሰጠኝና ስለ እኔም ማንነት ሊያውቁ ለሚገባቸው ሁሉ ስላሳወቀልኝ በቀላሉ ነበር ለመቀላቀል የቻልኩት። ታዲያ ያንን ዘመዴን መጀመሪያ የጠየቅኩት ጥያቄ ቢኖር ይሄ ሰውዬ ማን ነው? ለምንድንስ ነው አንገቱ ላይ በሲባጎ የማርጋሪን ቆርቆሮ ያንጠለጠለው ብዬ ነበር። ታሪኩን ሲነግረኝ ሰውየው በወቅቱ ብስራት ወንጌል ይባል የነበረው የሚስዮናውያን ሬዲዮ ጣቢያ የዜና አንባቢ ሲሆን 1969 ዓ.ም መጀመሪያ አካባቢ በወቅቱ ተቀዳሚ ምክትል ሊቀመንበር ተብሎ ይጠራ በነበረው በሻለቃ መንግስቱ ኃይለ ማርያም ላይ ለመግደል ሙከራ በተደረገበት ወቅት ዜና ሲያነብ ደርግ ከሚፈልገው አይነት አቀራረብ ወጣ ብሎ አንብቦ ነው አለኝ። እንዴት ብለው የኢትዮጵያ ሬዲዮ ጣቢያ በጓድ ሻለቃ መንግስቱ ኃይለማርያም የጊዜያዊ ወታደራዊ አስተዳደር ደርግ ተቀዳሚ ምክትል ሊቀመንበር ላይ የመግደል ሙከራ ተደረገባቸው ብሎ አጋኖና ሙሉ ስልጣናቸውን ዘርዝሮ ዜናውን ሲያቀርብ ይሄ አንባቢ ግን በተቀዳሚ ምክትል ሊቀመንበሩ ላይ የመግደል ሙከራ ተደረገባቸው ተባለ ብሎ በማቅረቡ በተለይ ተባለ የሚለው ቃል ነገሩ እውነት እንዳልሆነ አድርጎ ማቅረብ ነው በማለት የደርጉን ሹማምንት አስቆጥቶ እንደሆነ ነገረኝ። ቆርቆሮውን አንገቱ ላይ ለምን እንዳጠለቀ ስጠይቀው ሰውየው በጣም ሲጋራ አጫሽ ሲሆን በዚያ ላይ ዝንጉ ስለሆነ ሲጋራውን የሚተረኩሰውና ቁራጩን የሚጥለው በየቦታው ስለሆነ በዚህ ሁኔታ ከቀጠለ አንድ ቀን አንዳችን ፍራሽ ላይ ቁራጩን ወርውሮ በእሳት ያጋየናል ተብሎ ስለተፈራ እስር ክፍል ውስጥ የሚገኘው እስረኛ በሙሉ በአንድ ድምፅ አንድ የማርጋሪን ቆርቆሮ አንገቱ ላይ በማንጠልጠያ አጥልቆ እዚያው ላይ እንዲተረኩስ በስብሰባ ስለወሰነበት ነው ብሎ አጫወተኝ። በጣም የገረመኝ ነገር ታዲያ ራሱ ሰውየውም ውሳኔውን ተቀብሎ አንገቱ ላይ ቆርቆሮ አንግቶ መዞሩ ነበር። ይኸው እስረኛ ከብዙ ጊዜ የሥራ ልምዱ ያካበተው ጥሩ የዜና ማንበብ ችሎታ ስለነበረውና ድምፁም ለማንበብ በጣም ተስማሚ ስለነበር በእስር ክፍላችን እስረኛው ካዋጣው ገንዘብ እየተቀነሰ በደንብ በቀን አንድ ጊዜ የሚመጣልንን አዲስ ዘመን ጋዜጣ ለቤቱ በሙሉ እንዲያነብ ይደረግ ነበር። ታዲያ ሰውየው ቀልደኛና ጨዋታ አዋቂም ስለነበረ አንድ ጊዜ እስረኛውን እንዴት ጉድ እንዳደረገው ትዝ ይለኛል። እንደተለመደው ጋዜጣችን መጥቶ ከምሳ በኋላ እስረኛ ሁሉ የዕለቱን ዜና ለመስማት ግማሹ መኝታው ላይ ጋደም ብሎ፣ አንዳንዱም የተገኘው ብርኩማ ቢጤ መቀመጫ ላይ ቁጭ ቁጭ ብሎ ዜናው መነበብ ይጀምራል። በተለይ ጋደም ብሎ አይን ጨፈን አድርጎ የሚሰሙት ከሆነ ልክ ከውጭ ሆኖ ሬዲዮ የሚያዳምጡ ስለሚመስል ብዙ እስረኛ በዚያ መልክ ማዳመጥ ይወዳል። መቼም ያኔ ወቅቱ ደርግ ገና አፍላ የነበረበትና ብዙ አዳዲስ ደንቦች፣ ሕጎችና መመሪያዎች የሚተላለፉበት ዘመን ስለነበር የጋዜጣው አምድ ሁሉ ዛሬ የጊዜያዊ ወታደራዊ አስተዳደር ደርግ እንዲህ አይነት ኮሚቴ አቋቋመ፣ ይህንን ጉዳይ የሚያጠና ኮሚቴ ተዋቀረ በሚል የተሞላ ስለነበረ ያ አንባቢው እስረኛ ጓደኛችን ሲያነብ ቆይቶ ወደ መጨረሻው አካባቢ በመጨረሻም በዛሬው ዕለት የጊዜያዊ ወታደራዊ አስተዳደር ደርግ የተወያየበት ነጥብ ብዙ ንጹሐን ግለሰቦች በቂም በበቀል ፍትሐዊ ባልሆነ መንገድና አንዳንድ ጊዜም በስህተት ያለአግባብ ታስረው እንደሚገኙና የዚህ አይነቱ ተግባርም የወታደራዊ አስተዳደር ደርግ ለሚያራምደው ስር ነቀል ለውጥ እንቅፋት ከመሆኑ ባሻገር አገሪቱ ባለባት የተማረ የሰው ኃይል እጥረት አንጻር ሲታይ ከጥቅሙ ይልቅ ጉዳቱ ያመዘነ በመሆኑ በእስር ላይ ያሉ ዜጎቻችን ጉዳይ በአስቸኳይ መመልከት ሲሆን ጉዳዩን በአስቸኳይ አጣርቶ በአጭር ጊዜ ውስጥ ለደርጉ ማዕከላዊ ኮሚቴ ውሳኔ የሚያቀርብ ንዑስ ኮሚቴ በጓድ ሻለቃ ተካ ቱሉ ሰብሳቢነት እንዲቋቋም ተወስኗል የሚል ዜና አነበበና እስረኛው በሙሉ አስደሳቹን ዜና ተቋደሰ። ከዚያ በኋላማ በጠቅላላ የእስረኛው መንፈስ ሁሉ ታደሰና እያንዳንዱ እስረኛ ሲወጣ ምን እንደሚያደርግ ማውጠንጠን ጀመረና የሚቀጥለውን ዜና እንኳ ለማዳመጥ ፍላጎቱ ሁሉ ጠፋ። አንዳንዶቹማ መፈንደቅ ጀመሩና ሌላውን ዜና እንኳ ለማዳመጥ እስረኛውን ሰላም ነሱት። ልክ ወዲያውኑ ተፈተው ይወጡ ይመስል በእስር ቤቱ ደንብ መሰረት የቤቱ ጋዜጣ እንደመጣ በቅድሚያ በጋራ ለቤቱ በአንድ አንባቢ አማካይነት ዋና ዋናዎቹ ዜናዎች ከተነበቡ በኋላ ሌላ ሌላዎቹን እንደ ደብዳቤዎች፣ ማስታወቂያና የሥራ ፋይል የመሳሰሉትን በግሉ ለማንበብ የሚፈልግ ሰው ካለ ጋዜጣውን ከሂሳብ ሹሙ ዘንድ ተውሶ በተለይ ብዙ የጠየቁ ሰዎች ካሉ ወረፋውን ጠብቆ ማንበብ ይችል ነበር። ታዲያ የዚያን ዕለት ጋዜጣውን ደጋግሞ ለማንበብ ወረፋው አይጣል ነበር። በመጀመሪያ እድል ያገኘው ሰው ጋዜጣውን ተውሶ ወስዶ አንድ ጋዜጣ ለማንበብ ከሚያስፈልገው ጊዜ በላይ ሲወስድበት ከሱ ቀጥሎ ያለው ተረኛ መጥቶ ምን ነው ጃል ዜናውን ገልብጠህ እየጻፍክ ነው ወይስ እያነበብክ ብሎ ቀልዶ እንዲሰጠው ሲጠይቀው ተወኝ እባክህን የምፈልገውን ዜና አጥቼው ነው ይለዋል። ያኛውን መልሶ ምን አይነት ዜና እንደሚፈልግ ስላገባው ጋዜጠኛ ያገኘውን ዜና ነው እንጂ አንተ የምትፈልገውን ዜና ሊጽፍልህ ነው፣ ይልቁንስ ቶሎ ጨርስና ስጠኝ ሲለው ያኛው ተናዶ ስለ እስረኞች መፈታት የተጻፈውን ነው እኮ የምልህ ይለዋል። ሁለተኛው እስረኛ ተዝናንቶ እሱማ መጀመሪያው ገጽ ላይ ስለ ደርግ ስብሰባ የሚያወራው ላይ ነው የተጻፈው ሲለው የለም መጀመሪያ ገጽ ላይ ይላል። ሌላውም እስረኛ እንደገና ተዝናንቶ ሰውዬ የጋዜጣ ወሬ አንድ ገጽ ላይ ብቻ ማለቅ አለበት ያለ ማን ነው ብሎ ተቆጫብሮ አምጣ ብሎ ተቀብሎ ገልበጥ ገልበጥ ማድረግ ይጀምራል። በቀላሉ ማግኘት ያቅተውና አተኩሮ መመልከት ይጀምራል። የለም ሁለቱም አንድ ላይ ይሆኑና ከመጀመሪያ እስከ መጨረሻ ያነባሉ። ጋዜጣውን ዜና ላይ ያጡታል። ቢጨንቃቸው አልፎ ተርፈው ርዕሰ አንቀጽ ሁሉ ያነባሉ። በቦታውም ስለ እስረኞች የሚያወራ ዜና የለም። ይህ በእንዲህ እንዳለ መቼም የእስር ቤት ወሬ እንደ ሰደድ እሳት ነው የሚጓዘው። ምንም እንኳ አራት ቁጥር እስር ቤት ከሌላ እስር ክፍል ጋር አንድ ጥር አጥር ግቢ ውስጥ ባይሆንም ወዲያው ወሬው እንደተሰማ ለሌሎችም ክፍሎች በአጥር ላይ ተላልፎ ደርግ የእስረኞች ጉዳይ የሚያጣራ ኮሚቴ ማቋቋሙ ተሰምቷል። በመጨረሻ ወሬውን ጋዜጣው ላይ ሲፈልጉ የነበሩት ሁለት እስረኞች ሌሎችንም ጨማምረው ወሬውን ከጋዜጣው ላይ አፈላልገው ሳያገኙት ሲቀሩ ያ ተንኮለኛ ዜና አንባቢ ያልተጻፈ ዜና አንብቦ እስረኛውን በሙሉ የቀለደበት መሆኑን ይጠራጠሩና ጋዜጣውን ይዘው ወደ የተኛበት ቦታ ድረስ ሄደው የት ጋ ነው የቀድሙን ወሬ ያለነበብከው ቢሉት ግጭም ብሎ እሱ ላይ ነዋ ብሎ ይከራከራቸዋል። በኋላ ወሬው ተዛመተና ሰው ሲያፋጥጠው ሲያሾፍብን ራሱ ፈጥሮ እንዳነበበው ነገረን። በጣም ያስደነቀኝ ነገር ግን አነበብኩ ያለው ዜና ያልተጻፈ ሲሆን አንድም ማመንታት ወይም የአፍ መያያዝና ከቃሉ እንደሚናገር ሰው መጨነቅ ሳያሳይ ልክ እንደተጻፈ አድርጎ በደንብ ማቅረቡ ነበር። እጅግ በጣም ብዙዎቻችንን ድርጊቱ አስቆናል። ነገር ግን ጥቂት ሰዎች በተለይ በእድሜ ገፋ ያሉት አሁን ስንት የሚቀለድበት ነገር እያለ የሚቀለድበት ነገር ያጣ ይመስል እንደዚህ አይነት ቀልድ ቀልዶ ያሳቅቀናል ብለው አምረው ለብዙ ጊዜ ተቀይመውታል። ምንም እንኳ በዚህ አድራጎቱ የዜና አንባቢነት ስልጣኑን ባይገፈፍም ሁልጊዜ ሲያነብ ግን አንድ ሰው በቅርብ ሆኖ እንዲከታተለው ተወስኖበት በዚህ መልኩ እስከ ተፈታንበት ቀን ድረስ ዜና ሲያነብልን ቆይቷል። ይህ ሰው ከምግቡ ይልቅ ሲጋራውን ነበር በጣም የሚወደው። የምግብ ዕቃው ሲመጣ ቶሎ ብሎ ዘንቢል ውስጥ እጁን ከቶ ምን ያህል ሲጋራ እንደመጣለት እንጂ ምን አይነት ምግብ እንደመጣለት አይመለከትም ነበር። አንድ ቀን በምን ምክንያት እንደሆነ እንጃ ምግብ ብቻ እንጂ ሲጋራ ሳይመጣለት ይቀራል። ወዲያው ተረኛውን አስር አለቃ አስጠርቶ እኔ ከምግቤ ሲጋራዬ ይበልጥብኛልና ሲጋራው ካልመጣልኝ ምግቤ ይመለስ ብሎ የምግብ ዕቃውን ከነምግቡ መልሶ ጦሙን አድሯል። ብዙ ጊዜ ጨዋታና ቀልድ ያዘወትራል። ታዲያ ሲቀልድ በራሱ ጭምር ነው የሚቀልደው። በተለይ ጥሩ ምግብ የመጣለት ቀን ዛሬስ ባለቤቴ ከደርጉ የአስር አለቃ ጋር ነው መሰለኝ ያደረችው፣ ጥሩ ምግብ አዘጋጅታልኛለች ብሎ ይቀልዳል። አንድ ቀን ታዲያ አንድ እስረኛ ምሳ አብሮት እንዲበላ ጋብዞት ምን የመሰለ የዶሮ ወጥ ሲቀርብ በዚያ በለመደ አፉ ምን የመሰለ ዶሮ ወጥ ነው ዛሬስ ሚስት ከደርጉ የመቶ አለቃ ጋር ሳይሆን አይቀርም ያደረችው ሲለው ያኛው ከገበታ ላይ ተነስቶ እገላለሁ ብሎ ይጋበዝና በገላጋይ ብዛት የተጋበዘውንም ምሳ ሳይበላ ተለያይተዋል። የሲጋራ ሱስ ነገር ሲነሳ የሚሰማኝ ነገር ቢኖር ሱሱ የቱን ያህል ለመቆጣጠር አዳጋች እንደሆነና ብዙ እስረኞች ይህንን ሱሳቸውን ለማርካት ሲሉ መውረድ ከሚገባቸው ደረጃ በታች ዘቅጠው ወርደው ራሳቸውን ያዋርዱ እንደነበር ነው። በዚያ በእስር ቤት ዓለም ውስጥ ሱስና ክብር ሲጋጩና ሁለቱን ለማጣጣም ሲባል ብዙ ማስመሰሎች ሲፈጸሙ ያየሁት ትዝ ይለኛል። አንድ በማዕረግ ብርጋዴር ጀነራል የነበሩ የሲጋራ ሱሰኛ ከታሰሩ በኋላ ንብረታቸው ሁሉ ጠፍቶ ስለነበር እንደሚፈልጉት ሲጋራ ለማግኘት በጣም ይቸግራቸው ነበር። በአንድ በኩል ሱሳቸው ሲጋራ አምጣ አምጣ እያለ ሲጎተብታቸው፣ በሌላ በኩል ደግሞ ካለው ሰው ላይ እንደ ማንኛውም እስረኛ አስወጋኝ እንዳይሉ ከውጭ ሳሉ የነበራቸው ክብርና ማዕረግ ምን ሲደረግ ብሎ ይቆጣጠራቸዋል። ታዲያ ምን ያደርጉ ይመሰላችሁ? ሲጋራ የሚያጨስ የሚቀርቡት ሰው ሲያዩ ቀስ ብለው ጠጋ ብለው እንደማዋራት ይሉና ሲጋራውን ከሰውየው ጋር ሲቀባበሉ እንዳይታዩ የሲጋራ መተርኮሻ የሚያጨሰው ሰው አጠገብ ያስቀምጡና ሲጋራውን መተርኮሻው ላይ እንዲያስቀምጥ ይነግሩትና ትንሽ ራቅ ብለው ሄደው ተመልሰው ይመጡና ከመተርኮሻው ላይ አንስተው ማጨስ ይጀምራሉ። የሚፈልጉት ልክ የራሳቸውን ሲጋራ መተርኮሻ ላይ ትተው ሄደው ተመልሰው መጥተው እንዳነሱት ለማስመሰል ነው። ግን ሁሉም እስረኛ እንደዚህ እንደሚያደርጉ የሚያውቀው ነገር ስለነበር ማንም ለማሞኘት እንደሚሞክሩ አይገባኝም ነበር። እንዲያውም ብዙ እስረኛ እንደዚያ ሊያደርጉ ሲሉ እየተጠቃቀሰ ያላየውን ሁሉ እየጠራ ተመልከት ጀነራል ሲጋራ በዘዴ ሲወጉ እያለ ይቀልድባቸው የነበረው ግን የጀነራሉ ዘዴ የተሻለ ይመስለኛል። አንዱ የኮማንዲቴ አስር አለቃ ሱሱ አስጨንቆት ካደረገው ጋር ሲነጻጸር የአስር አለቃው ቁመናው ያማረና ሰውነቱን በወታደራዊ ስፖርት የተገነባ ሲሆን ግን ምን ያደርጋል የሲጋራ ሱሰኛ ነበር። ቤተሰቦቹ አስመራ ነዋሪዎች ስለነበሩ እንኳን ሲጋራ የሚያቀርብለት ሊያገኝና ምግቡን እንኳ በአካባቢው በኮንትራት ለእስረኛ ስንቅ የምታቀርብ ሴት ነበረች የምታቀብለው። ይሁንና ከዚያችው ከሚያገኛት የምግብ 45 ብር ላይ ለምግቡ አንድ 35ቱን ብር ከፍሎ ለሲጋራና ለመጸዳጃ የሚቀረው አንድ አስር ብር ያህል ነበር። ያቺ ደግሞ ከጥቂት ቀናት በኋላ ስለምታልቅ ሁል ጊዜ ከሌሎች ሱሰኞች እየወጋ ነበር የሚኖረው። አልፎ አልፎ ተቸግሮ ሲጋራ አስወጋኝ የሚል ሰው እንጂ ትንሽም ተቀባይነት የሚያገኝ እንደዚህ ዘወትር አስወጋኝ የሚል ሱሰኛ ደግሞ አንዴ ይታወቅና ሰው ሁሉ መሸሽ ስለሚጀምር እንደ ልብ የሚያስወጋ አይገኝም። ታዲያ አንድ ቀን እንደዚሁ በደስ ሳይቀናው ቀኑን ሙሉ ምንም ሳያጨስ ቀርቶ ሲቅነዘነዝና ሲነጫነጭ አንዱ እስረኛ መጸዳጃ ክፍል አካባቢ ግድግዳ ተደግፎ ሲጋራውን ሲልፍ ያየውና ጠጋ ብሎ አስወጋኝ ይለዋል። ያኛውም ለካስ ቀደም ሲል ጀምሯት አስተርፏት የነበረችውን ቁራጭ ሲጋራ ኑሮ በጉጉትና በሰቀቀን የሚያጨሰው እዚያችው ላይ አስወጋኝ የሚል ስለመጣበት ተናዶ ለራሴ ቁራጭ ነው የማጨሰው አላስወጋህም ቢለው የአስር አለቃ ሆዬ ጠጋ ብሎ በቴስታ ግንባሩን ነድሎ ያ ምስኪን እስረኛ ሲወድቅ ምንም ሊረዳው እንኳ ሳይሞክር ከእጁ ላይ የወደቀችውን ሲጋራ ሮጦ አንስቶ እዚያው ቆሞ በሰቀቀን አጭሶ ጨረሳል። ሌሎች በአካባቢ የነበሩ ሰዎች ናቸው በቴስታ የተመታውን ባለ ሲጋራ ደጋግፈው አንስተው ወደ ክፍሉ የወሰዱት። ይህንን ሳስታውስ ነው ታዲያ ሰው ከቸገረውና ከተጨነቀ ተደብቆ የነበረው የእንስሳ ባህሪው ሊወጣ እንደሚችል የምገነዘበው። የሲጋራ ሱሰኞች እንደዚህ ለሱሳቸው ተገዢ ሁነው ራሳቸውን የሚያዋርዱትንና አልፎ አልፎም የእንስሳ ባህሪ የሚያሳዩትን ያህል ደግሞ በአንጻሩ ያሉበትን ሁኔታ ተረድተውና ገምግመው ሲጋራ ማቆሚያ ሰዓት ይሄ ነው ብለው ቁርጥ አድርገው የተዉ አጋጥሞኛል። አንድ ከሀያ ዓመታት በላይ የሲጋራ ሱሰኛ የነበረና ዘወትር ምግብና ሲጋራ ሲመጣለት ከምግቡ ይልቅ ሲጋራውን ተቻኩሎ በፍቅር አውጥቶ የሚምግና አሁን እስር ቤት ሲጋራ ባይኖር ኖሮ ምን ሆኜ እኖር ነበር እያለ የሲጋራን ጠቃሚነት ሲነዛ የነበረ ጓደኛችን አንድ ቀን እንደተለመደው ምግብ ሲመጣለት እጁን ዘንቢል ውስጥ ዘው አድርጎ ቢፈልግ የለመደው ትላልቅ ሁለት ፓኬት ሲጋራ መሆኑ ይቀርና አስር ሲጋራ ብቻ የምትይዝ አንድ ትንሽ የሲጋራ ፓኬት ብቻ ያገኛል። ወዲያው ያላላት ስህተት የተፈጠረ መስሎት ባለቤቱ ሳትሄድ በፊት መልእክቱ እንዲደርሳት ተቻኩሎ የአምሳ አለቃውን ያስጠራና የደረሰኝ አንድ ትንሽ ፓኬት ሲጋራ ብቻ ነው፣ እንዴት ነው የላክሽው? ይሄን ብቻ ነው ወይ ብለህ አጠራልኝ ብሎ ይጠይቃል። እንዲጠራለት የጠየቀው ምናልባት የምግብ ዘንቢሉን ከተፈተሸ በኋላ ለእስረኛው የሚያደርሱት ልጆች መንገድ ላይ ሲጋራውን አውጥተው ወስደውት ይሆናል ብሎ ተጠራጥሮ ነበር። ከጥቂት ጊዜ በኋላ የአምሳ አለቃው ተመለሰና ትክክል ነው፣ አንድ ትንሽ ፓኬት ሲጋራ ብቻ ነው የላኩልህ ዝርዝሩን በቢሮ በኩል በደብዳቤ ጽፌልሃለሁ ብላለች ብሎ መልሱን አደረሰና ሄደ። ቤተሰቦች ሄደውና የጻፉት ደብዳቤ በእስር ቤቱ ኃላፊ አማካይነት ተነቦና ሳንሱር ተደርጎ እስኪመጣልን ድረስ ይኸው እስረኛ በብስጭት ያችኑ የተላከችለትን አስር ሲጋራ በላይ በላዩ ሲያቦን ቆየና ደብዳቤያችን ሲመጣ ተሻምቶ የራሱን ወሰደና በጥሞና ዝርዝር ሁኔታውን ለማወቅ ቁጭ ብሎ ማንበቡን ተያያዘው። ባለቤቱ የላከችለት በአማረ ሰንጠረዥ በወር የምታገኘውን ገቢና ዝርዝር ወጪዋን ሲሆን በተለይ የእሱ ሲጋራ ወጪ ከሚያገኙት ገቢ አንጻር ምን ያህሉን እንደሚወስድ የሚያሳይ ሲሆን በዚህ ሁኔታ ከቀጠለ ልጆቹና እሷ የሚበሉት ነገር ያለመኖሩን የሚገልጽ ነበር። ደብዳቤውን ሲጨርስ ስቅስቅ ብሎ አልቅሶ እንዴት ይህንን ግልጽ ነገር ማየት አቅቶኝ ነው እስካሁን ያስቸገርኳት ብሎ ተጸጽቶ ከተላከለት አስር ሲጋራ ላይ ቀርቶት የነበሩትን አንድ አራት ሲጋራዎች ከነፓኬቱ ለአንድ አጫሽ እስረኛ ሰጥቶ ከዚያን ቀን ጀምሮ እርግፍ አድርጎ የሚወደውን ሲጋራ ማጨስ አቁሟል። ስለዚህ ወዳጃችን ሲጋራ ማቆም ሁላችንንም ያስገረመን ነገር ቢኖር ብዙ ያየናቸው ሲጋራ ጫሾች ማጨስ ከማቆማቸው በፊት ብዙ ዝግጅትና ጉራ መንዛት ከማሳየታቸውም በላይ በአብዛኛው በአንድ ጊዜ ከማቆም ይልቅ ያጨሱ የነበረውን ሲጋራ ቁጥር እየቀነሱ አመላቸውን እያባበሉና እያስታመሙ እንጂ እንደዚህ ቆርጠው በአንድ ጊዜ አልነበረም የሚያቆሙት። ለዚያውም ከዘለቀላቸውና ዛሬ በጣም ስለተበሳጨው ያቆምኩትን ሲጋራ ማጨስ ጀመርኩ ብለው ወደ አመላቸው ካልተመለሱ ድብድብ እስር ቤት ውስጥ በብዛት ባይኖርም አንዳንድ ጊዜ ግን በጭራሽ ከማይጠበቅ ሰው ተሰንዝሮ ሲታይ በጣም ይገርመኝ ነበር። ቀደም ሲል እንደገለጽኩት እስር ቤት ውስጥ ያሉት የመታጠቢያ ቧንቧዎች ከስድስት የማይበልጡ ሲሆኑ እነሱም የሚያገለግሉት ግራና ቀኝ ላሉት ሁለት የእስር ክፍሎች በጋራ ስለሆነ ወደ ሰማንያ የሚጠጋ ሰው አምስት እና ስድስት ቧንቧዎች ላይ ተጠብቆ መጠቀም ስለሚኖርበት በተለይ ብዙ እስረኛ በሚጠቀምበት ሰዓት ማለትም ጠዋትና ማታ በጣም የተጨናነቀና ወረፋ የበዛበት ይሆን ነበር። ታዲያ የሰው ባህሪ ሆነና አንዳንዱ ራስ ወዳድ እስረኛ ልክ ከቤቱ የግል መታጠቢያ ክፍል ውስጥ ያለ ይመስል ሰው ተደርድሮ ተራ ሲጠብቅ ረጅም ሰዓት ወስዶ ሲኳኳል ምንም አይከብደውም ነበር። አንዳንዶቹ በዚህ በመኳኳልና በመቀባባት የታወቁ ስለሆኑ ግድ ካልሆነበትና ምርጫ ካላጣ በስተቀር ብዙ እስረኛ ከእነሱ ቀጥሎ ተራ መያዝ አይፈልግም። እነዚህ ሰዎች ምናልባት እስር ቤቱን ኑሮ በቃ ሕይወታችን ይኸው ነውና ውጭ ብንሆን እንደምናደርገው ሁሉ በደንብ መተጣጣት፣ መለጫጨት፣ መኳኳልና መልበስ አለብን ብለው የወሰኑ ይመስላሉ። በየሳምንቱ ባለፈው ሳምንት ውስጥ ለብሰውት የነበረው ልብስ ወደ ላውንድሪ እንዲገባ ተመልሶ ተልኮ ሌላ ሶስት አራት ሙሉ ልብስ ታጥቦ ተተኩሶ ይቀርብላቸዋል። እዚያ ላይ የጢም መላጫው ሳሙና፣ ሽታቸውን የሚለውጥ deodorant፣ ተላጭተው የሚተባበሱት after shave እና የሚረበርቡ ሽቶ ሁሉ ሳይቀር ነበር የሚመጣላቸው። ታዲያ ያንን ሁሉ መኳኳል አድርገው የሚሄዱበት ስለሌለ የሚታዩት ለዚያች የአርባ አምስት ደቂቃ የእረፍት ጊዜ ብቻ ነበር። አንዳንዶቹማ ያው በጸጥታው ምክንያት ከመግባት የሚከለከለው ክራባት ብቻ ይቀርባቸዋል እንጂ ሙሉ ልብሳቸውን ለብሰው አምረውና ተውበው ነው ቀኑን ሙሉ ቁጭ ብለው የሚውሉት። እስር ቤት ውስጥ እንደዚህ አይነት ብዙ መኳኳልና ማጌጥ ከሚወዱት ጥቂት ሰዎች መካከል አንዱ የአሁኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በወጣቱ እስረኛ ዘንድ ከሁኔታቸውም ከሚያወሩትም ወሬ አንጻር ጎረምሳው የሚል የቅጽል ስም የተሰጣቸው ስምንት ቁጥር እስር ክፍል ውስጥ ታስረው የነበሩት አቡነ ጳውሎስ ነበሩ። ጎረምሳው የሚል ቅጽል ስም የተሰጣቸው ነገረ ስራቸው ሁሉ በልምድ ከምናውቃቸው የቤተ ክህነት ሰዎች ባህሪ ለየት ያለ ስለሆነ ነበር። ብዙዎቻችን የሃይማኖት አባቶች ከአማርኛ ጋር ግዕዝ ቀላቅለው ሲናገሩ በለመድንበት በዚያን ዘመን አባ ጳውሎስ የእንግሊዝኛ ቃላት እየቀየጡ መናገራቸውና አንዳንድ ጊዜም መነኮሳትን ባህላዊ ስፖርቶች ናቸው ስለምንላቸው ስለ ውሃ ዋና፣ የፈረስ ጉግስና ምክቶች ብቻ ይሆናል የሚያውቁት ብለን በምንገምትበት በዚያን ዘመን እሳቸው ስለ ground tennis ጨዋታና ስለ ሌሎች ስፖርቶች ማውራታቸው ከለመድነው ውጭ ስለሆነብን ነበር ይህ ቅጽል ስም የተሰጣቸው። ከዚህም በተጨማሪ በዚያው በደርግ ዘመን ለኦርቶዶክስ ሃይማኖት መሪ እንዲሆኑ ተመርጠው የነበሩት ፓትርያርክ አልጋ ላይ አልተኛም፣ ጫማ አላደርግም ብለው አስቸገሩ እየተባለ በሚወራበትና አብረዋቸው ታስረው የነበሩት ሌሎች የኦርቶዶክስ ጳጳሳት ዘወትር አንድ እዚህ ግባ የማይባል ጥቁር ቀሚስ ብቻ ሲለብሱና የካቶሊኩ መነኩሴ ደግሞ ዘወትር በዚያ አፈርማ ቀለም ባለው ቀሚስ እድሜ ልካቸውን ታጅለው ሲኖሩ አባ ጳውሎስ ግን አንዴ ቢጫ አንዴ በጌጥ የተንቆጠቆጠ ጥቁር የሐር ቀሚስ እየለዋወጡ ነበር የሚለብሱት። የመታጠቢያ ቦታ በመጠቀምም ደረጃ በዚያች በተወሰነች መታጠቢያ ቦታ ለመተጣጠብና ለማጌጥ የሚያሳልፉት ጊዜና የሚጠቀሙባቸው ማስዋቢያዎች እንኳንስ ከሌሎቹ ራሳቸውን ጣል ካደረጉ የሃይማኖት አባቶች ከሌሎቹ ዓለማዊ እስረኞችም የበለጠ ነበር። አቡነ ጳውሎስ አንድ ጊዜ አንድ ቧንቧ መጠቀም ከጀመሩ ማንም ከሳቸው ቀጥሎ መሆን አይፈልግም ነበር። ምክንያቱም ጎረምሳው ሰው ከኋላዬ አለ ብለው ለሰው ተጨንቀው ፈጠን ፈጠን ብለው ለመጨረስ የሚሞክሩ አልነበሩም። የደረደሩትን ሳሙናና ማስዋቢያ ተጠቅመው እስኪጨርሱ መጠበቁ እልህ የሚያስጨርስ ነበር። አንድ ቀን አንድ እስረኛ ምርጫ አጥቶ ከሳቸው በኋላ ተራይዞ ለመታጠብ ሲጠብቅ ሲኳኳሉና አንዴ ሽቶ አንዴ deodorant ሲቀባቡ በጭራሽ የማይለቅ ሆነውበት ትዕግስቱ ያልቅና ምን ነው አባታችን ቶሎ ቶሎ ብለው ይጨርሱና እኔም ልታጠብ እንጂ እኔ እርሶን ስጠብቅ እኮ እዚህ ቆሜ እኮ ከኔ በኋላ የመጡት ሁሉ እየጨረሱ ሄዱ እኮ ብሎ ቆጣ ብሎ ይናገራቸዋል። እሳቸውም እንደ ሃይማኖት አባት ሳይሆን እንደ ማንኛውም ጎረምሳ ካልጨረሱ ልለቅልህ ነው፣ ረጋ ብዬ እለቅልሃለሁ፣ ከቸኮልክ ሌላ ጋር ሄደህ ወረፋ ጠብቅ ብለው አመነጫጭቀው ይመልሱለታል። ነገሩ በዚሁ ቀጥሎ ይካረሩና ከጥቂት መሰዳደብ በኋላ ለጠብ መገባበዝ ላይ ሲደርሱ አባ ሆዬ ቀሚስ ብለብስ ሴት መሰልኩት እንዴ ብለው ፎክረው የቀሚሳቸውን እጅጌ ጠቅለል ጠቅለል አድርገው ቦክስ ሊገጥሙ ሲሉ እዚያ የነበሩ ሰዎች በመካከላቸው ገብተው እንዴ ነውር አይደለም እንዴ በዚህ ሁኔታ እያለን መደባደብ ደሞ እርሶስ ቢሆኑ መደባደብን ምን አመጣው ብለው ሁለቱንም ተቆጥተውና መክረው ለመገላገል ሲሞክሩ ከወጣቱ ወታደር ይልቅ ለገላጋይ ያስቸገሩትና ካልተደባደብኩ ብለው ሲጋበዙ የነበሩት አባ ጳውሎስ ነበሩ። ታዲያ በቅርቡ የሰማሁትና የገረመኝ ነገር ቢኖር አባ ጳውሎስ በእስር ከተፈታን በኋላ ወደ ውጭ ሀገር ሄደው ለብዙ ዓመታት ሲኖሩ ቆይተው ብዙ ዓመታት በኋላ የቤተ ክርስቲያኑ አባት ተብለው ከተቀመጡ በኋላ አንድ የቤተ ክርስቲያን በዓለ ንግሥ ላይ አንድ መነኩሴ አቤቱታ ሊያቀርብላቸው ቢጠጋቸው አደጋ ሊጥልባቸው መስሏቸው በሽጉጥ ደረቱን ብለው ዘረሩት የሚል ዜና በጋዜጣ ተሰራጭቶ ብሰማ አባ እንደሆኑ እንኳንስ ቤተ መንግሥት የሚያስንቀውን መንበረ ፓትርያርካቸውን የሚቀናቀናቸውንና ሊነሳቸው የሚሞክረውን ቀርቶ የሚታጠቡባትን አንዲት ቧንቧ እንኳ ለመከላከል ሲሉ እጅጋቸውን ጠቅልለው ቦክስ የሚገጥሙ ስለሆኑ እንደሚወራው እሳቸውም ሆኑ በሽጉጥ የገደሉት ወይም አንጋቾቻቸው ተኩሰው ገደሉት ቢባል ምንም አዲስ ነገር አልሆነብኝም። ያስገረመኝ ነገር ቢኖር ግን እንዴት ነው አባ ከዚህ ሁሉ ዓመታት በኋላም አልበረዱም እንዴ ብዬ ነው። እንዲያውም በቅርቡ አባ የገናን በዓል ምክንያት በማድረግ የስንት ሺህ ብር ኬክ ተጋግሮ ቀረበላቸው የሚል ዜና በድረገጽ ላይ ቀርቦ ሰው ሲያጠንጥላቸው ሰምቼ እንዴት ነው ህዝቡ ሊረዳቸው አልቻለው? እሳቸው እኮ እንኳንስ አሁን ለስንት ዓመታት በአሜሪካ በስደት ቆይተው ብዙ አዲስ ነገር ተምረው መጥተው ይቅርና ያኔ እስር ቤት እያለን እንኳን እንደ ተራው የገጠር ቄስ ድፎ ዳቦና ጠላ የለመዱ ባህላዊ ቄስ ስላልሆኑ ኬክና ሻምፓኝ አዘው ቢዝናኑ ለምንድን ነው የምንገረመው? በውጭ ያሉ መነኮሳት እኮ የወይን ጠጅም ሻምፓኝም እየተጎነጩና ኬክ እያጣጣሙ ነው የሚኖሩትና ያንን የመሰለ ቤተ መንግሥት ውስጥ እየኖሩ የጠላ መጥመቂያ ጋንና የድፎ ዳቦ መጋገሪያ ገበር ምጣድ አስገብተው ቤቱን እንዳያቆሽሹ ብለው ሊሆን ይችላልና ለአቀማመጥም ለማዘጋጀትም አመቺ ወደሆኑት ወደ ኬክና ሻምፓኝ ያመዘኑትና ምን አለበት ብትዋቸው ብዬ ተከራክሬላቸዋለሁ። ምንስ ቢሆን የክፉ ቀን ባልደረባዬ አልነበሩ። ትንሽ የጠላሁባቸው ይችን እጅጋቸውን ጠቅልለው ቦክስ ልግጠም የሚሉትን ዘንድሮም ካልተው እንደሆን ነው። ምክንያቱም እዚያ እስር ቤት በነበርንበት ዘመን ብልጭ ሲልባቸው ልማታ ቢሉም ያው ከቦክስ ወይም ከቴስታ ያልፉ ይሆናል። አሁን ግን ያሉበት ቦታ ከጥሩ የመንግስትን ኃላፊነት ደረጃ ባላነሰ በስንት ነፍሰ በላ ስውር ታጣቂ አጃቢነት የሚንቀሳቀሱበት ስለሆነ በተቆጡ ቁጥር የእሳቸውን ዓይን ጠብቀው መሳሪያ የሚመዙ አጃቢዎች ክቡር የሆነውን የሰው ሕይወት እንደሚያጠፉ ማስታወስ አለባቸው። ሌላው በእስር ቤት የነበረው ሽኩቻ በአብዮቱ መጀመሪያ ወቅት ከደርግ ጋር አብረው በቅርብ ሲሰሩ ከቆዩ በኋላ ከጥቂት ጊዜያት በኋላ በመካከላቸው ግጭት ተፈጥሮ ከመሐንዲስ ከክብር ዘበኛና ከአርሚ አቪዬሽን በታሰሩት መለዮ ለባሾችና ከእነሱ ቀደም ሲል በታሰሩት የቀድሞ መንግስት ባለስልጣናት እና ጀኔራሎች መካከል ነበር። ለሽኩቻው መንስኤ የሆነው በአብዮቱ ፍንዳታ ወቅት ከፍ ሲል ከጠቀስኩት የጦር ክፍሎች የተውጣጡ ወታደሮች አሁን አብረዋቸው የታሰሩትን ጀነራሎችና ሌሎች ባለስልጣኖች ለመያዝና ለማሰር ከፍተኛ ሚና የተጫወቱ ሲሆን በመጨረሻ ግን ደርቡ ወደ እነሱ ዞሮባቸው ካሰሯቸው ሰዎች ጋር አንድ ላይ ስላሰራቸው ኳንቱምና ጀነራሎቹ ባገኙት አጋጣሚ ሁሉ እነዚያን ወታደሮች በነገር ይወጓቸው ነበር። በዚህ ደግሞ በደንብ የታወቁ አንድ ሜጀር ጀነራል ነበሩ። ሜጀር ጀነራሉ ማንም እስረኛ ወታደር ስለ እስራቱ ሲያማርር ከሰሙ ምንም ርኅራኄ ሳያሳዩ ሁኔታዎች ባጋጠሟቸው ቁጥር ጎሽ ይበላችሁ ራሳችሁ አይደላችሁ ያመጣችሁት ነበር የሚሉት። አንድ ጊዜ እኚሁ ጀነራል ከቤታቸው አምባሻ መጥቶላቸው ትልቁን ጉማጅ ይዘው እየገመጡ ጥቂት ከመሐንዲስ መምሪያ የታሰሩ ወታደሮች ተሰባስበው መሬት ላይ ቁጭ ብለው ቼዝ ወደሚጫወቱበት ሄዱና እንደቆሙ እስረኞቹን ወታደሮች ቁልቁል እየተመለከቱ እንደምን ዋላችሁ ልጆች ሲሏቸው ምንም እስረኛ ቢሆኑ በደንብ የሚያከብሯቸው ጀነራል ስለነበሩ ሁሉም በአክብሮት ደህና ብለው ይመልሳሉ። ወታደሮቹን ልጆች ብለው ነው ሁልጊዜ የሚጠሯቸው። ጀነራልም ያንን ጋሻ የሚያክል አምባሻቸውን እንደያዙ አልፎ አልፎ እየገመጡ ልጆች አምባሻ ያምራችኋል፣ ልታገኙ ደስ ይላችኋል ይሏቸዋል። መቼም አንድ ሰው ያንን የሚያህል አምባሻ ይዞ ያምራችኋል ወይ ልታገኙ ደስ ይላችኋል ብሎ ከጠየቀ ሊሰጠን ነው ብለው ሁሉም ባንድ ላይ አዎ ተገኝቶ ነው ብለው መልስ ይሰጣሉ። ጀነራል ሆዬ ታዲያ ያንን አምባሻቸውን እየጎመዱ ምን ብለው መለሱላቸው መሰላችሁ? እንግዲህ ሊያምራችሁም መቻል ነው ብለው እንደዚያ የጓጉትን ሰዎች ምንም ነገር ሳይሰጧቸው አናደው ትተዋቸው ሄዱ። ከዚያ ጊዜ በኋላ ማንኛውም እስረኛ አንድ ማግኘት የማይችለውን ነገር ሲመኝ ከተሰማ መቻል ነው የሚለውን አባባል መጠቀም የተለመደ ነበር። እኚሁ ጀነራል አንድ ጊዜ ከአንዱ ሌላ እስረኛ ወታደር ጋር ስለ አብዮት ሁኔታ ተነስቶ ሲወያዩ ወታደሩ አብዮቱን በመደገፍ እሳቸው ደግሞ በመቃወም ሲከራከሩ ከቆዩ በኋላ መጨረሻ ላይ ወታደሩን የሚያናግሩበት ነገር ቢያጡ ዝም ብለህ አብዮት አብዮት ስላለህ እስቲ ምን አገኘህበት? ያችኑ ከእጅ ወደ አፍ የነበረች ኑሮውን እንኳን እንዳትኖር እዚህ እስር ቤት ገብተህ በችጋር ትጣበሳለህ። ለአንተ ይብላኝ እንጂ አንድ ቀን መንግስት የሚወረውርልህን ይችን አርባ ብር የቀለብ ገንዘብ ያቆመ ቀን በረሃብ ለምትሞተው እኔ እንደውም ሚስቴ በስልጣን ላይ በነበርኩበት ዘመን የገዛውላትን ወርቅ በፒንሳ እየቆረጠች ብትሸጥ ለሚከተሉት ሀያና ሰላሳ ዓመት አንድ ነገር ሳይቸግረኝ ተንቀባሬ እኖራለሁ ብለው የሀብታቸውን ብዛት ገልጸውለታል። በሌላ ወቅት ደግሞ እኒሁ ጀነራል አንድ እስረኛ ወታደር የእስር ቤቱ ኑሮ በጣም አማሮት ከደህና ቤታችን እዚያ መጥተው መሬት ያንደባልሉናል ብሎ ሲናገር ሰምተ አሁን አንተ ደግሞ ምን ሆንኩ ብለህ ነው የምትማረረው? ድሮም ኑሮ ከዚህ ምን ይሻልና ነው? እኔ ነኝ እንጂ ከፎቅ ተወርውሬ መሬት የምንከባልለው። ምን አለበት ጩኸቴን ባትቀማኝ ብለውታል። አንድ እዚያው አራተኛ ክፍለ ጦር እስር ቤት ታስሮ የነበረ የእስር ጓደኛችን ያጫወተኝን የደረሰበትን እንደዚህ አይነቱን በእስረኞች መካከል ያለ በነገር መወጋጋት አስታውሳለሁ። ሁኔታውን ያጫወተኝ እስረኛ በንጉሱ ዘመን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረበት ጊዜ በተማሪዎች እንቅስቃሴ የታወቀ ተሳታፊ ስለነበረ ስሙ በአስቸጋሪነቱ በቀድሞ ባለስልጣኖች ዘንድ የታወቀ ነበረ። የንጉሱ የአገዛዝ ዘመን አልፎ ደርግ ስልጣን ላይ ወጥቶ የቀድሞውን መንግስት ባለስልጣኖች ቤተ መንግስት ካሰራቸው ከጥቂት ዓመታት በኋላ ይኸው በቀድሞ ተማሪዎች ትግል ውስጥ ታዋቂ የነበረ ሰው ከደርግ ጋር ሳይስማማ ይቀርና ተይዞ ቤተ መንግስት እስር ቤት ከቀድሞ የንጉሱ ባለስልጣኖች ጋር ይታሰራል። ከንጉሱ ባለስልጣናት መካከል አንደኛው በደንብ የሚያስታውሱት ስለነበሩ አንድ ቀን አንተ በእኛ ዘመን እንደዚሁ ፖለቲካ ውስጥ እየገባ ትታሰር አልነበረም? ብለው ይጠይቁትና አዎን እታሰር ነበር ይላቸዋል። ታዲያ ከዚህኛውም ከአዲሱ መንግስት ጋር አልተስማማህም? ሲሉት አይ አልተስማማሁም ይላቸዋል። ከዚያ ከተል አድርገው በልተው አንተ እንግዲህ ካለፈውን መንግስት ከዚህኛውም መንግስት ጋር የማትስማማ ከሆን ከሰማያዊ መንግስት እንደሆነ ነው እንጂ ከምድራዊ መንግስት ጋር የምትስማማ አይደለህም ማለት ነው ብለው በነገር እንደወጉት አጫውቶኝ ነበር። በእስር ቤት ሕይወት ውስጥ ኑሮው መራራ የሆነውን ያህል አስቂኝና አዝናኝ ነገሮችም ይፈጠራሉ። ቀደም ሲል እንደገለጽኩት አንዳንድ የተቸገሩ እስረኞች ለአንዳንድ ከበርቴዎች የጉልበት አገልግሎት በመስጠት ማለትም ተረኛ ቤት አጥዢዎች ሲሆኑ ቤት በማጽዳት ምግባቸው መጥቶ ስማቸው ሲጠራ አዲስ የመጣውን ምግባቸውን ተቀብሎ ባለፈው ቀን ምግብ መጥቶበት የነበረውን ሰሃንና ቴርሞስ ፕላስክ መልሶ በመላክ እንዲሁም ምግብ ከመበላቱ በፊት ጠረጴዛ በማሰናዳትና ከተበላም በኋላ የተበላበትን ዕቃ በማጠብ እያገለገሉ የሚኖሩ ሲሆን የቃሉ ምንጭ ከየት እንደሆነ አላውቅም፣ ግን በሌላው እስረኛ ዘንድ ስኮፒኒ ተብለው ነበር የሚጠሩት። እነዚህ እስረኞች ምንም እንኳን የጉልበት ስራውን እንደ ቤት አሽከር ቀጥ ብለው በመስራት ቢያገለግሉም በምግብ በኩል ያላቸው መብት ከጌቶቻቸው ያላነሰ ነበር። ጠረጴዛውን በአግባቡ ደርድረው ምግቡን ሁሉ ካቀራረቡ በኋላ እንዳሽከር የተረፈ እንደሆን ወይም በኋላ ትበላለህ ሳይባሉ እነሱም እኩል ጠረጴዛ ላይ ቀርበው ከነጌቶች ጋር ነው የሚበሉት። ትንሽ የሚለዩት እነጌቶች ከበሉ በኋላ ረጋ ብለው ቁጭ ብለው ቀድሞ በስልጣን ላይ በነበሩበት ዘመን ስላከናወኗቸው ተግባራትና ስለነበራቸው ሀብት ሲጨዋወቱ ስኮፒኒዎች ግን የዚያን ጊዜ የተበላበትን ሳህን ማንኪያና ሹካ ለማጠብ መሄዳቸው ነው። ታዲያ ከእስረኞች መካከል አንዱ የአስር አለቃ የነበረ ከፍተኛ ችግር ደርሶበት እስኩፒኒነት ለአንዱ የከበርቴዎች ቡድን ያድራል። ጥቂት ወራት አብሯቸው እንደቆየ ያ በጉዳት ገርጥቶ የነበረ መልኩ እየታደሰና ሆዱ ሁሉ እየገፋ መጣ። እየቆየ ሲሄድማ ጭራሽ ከነሱ መካከል አንዱን መስሎ ቁጭ አለ። ይህ በእንዲህ እንዳለ በጣም ወፍራም ከነበሩትና ቦርጫቸው ጉልበታቸው ላይ ከወደቀው ከአንደኛው ጌታው ጋር ይቀራረብና ይቃለድ ስለነበር አንድ ቀን ከተለያየ አቅጣጫ መጥተው ሲተላለፉ የእሱም ሆድ ከሳቸው እምብዛም አያንስ ስለነበር ሆነ ብሎ በሆዱ ሆዳቸውን ገፋ አደረጋቸው። የዚህን ጊዜ ጌቶች ዘወር ብለው ሆዳቸውን በእጃቸው መታ መታ እያደረጉ ስማ የአስር አለቃ፣ ይሄ ቦርጭ እኮ ከስር ከመሰረቱ ሊሾ ሆኖ የተገነባ ነው እንጂ ከጊዜ በኋላ የመጣ የአሸዋ ግርፍ አይደለም ብለው እስረኞችን አስቀውበታል። ከዚያ በኋላ ስኩፒኒነት አድረው አምሮባቸው ቦርጭ ያወጡ እስረኞች ሁሉ አሸዋ ግርፍ ይባሉ ነበር። እስር ቤቱ በውስጡ የተገነባ የመጸዳጃ ቤት ስላልነበረው ትልቅ ችግር የሚያጋጥመው ከምሽቱ አራት ሰዓት አልፎ የእስር ክፍሉ በር ከውጭ ከተዘጋ በኋላ በሕመም ምክንያት አንድ ሰው ሽንት ቤት መጠቀም የፈለገ እንደሆን ነበር። በእስር ቤቱ ደንብ መሰረት እስረኛ ሌሊት ከታመመ በሁለቱ በሮች መካከል ባለው ክፍተት የታጠፈ ጋዜጣ ወደ ታችና ወደ ላይ በማውለብለብና ዘቡን በመጣራት በር እንዲከፍት መጠየቅ የተፈቀደ ቢሆንም ብዙ ጊዜ ዘቦቹ ተደላለው ከተቀመጡበት የዘብ መደብ ማማ ላይ ወርደው በር ከፍተው እስረኛ አጅበው ሽንት ቤት በራፍ ቆመው ጠብቀው መመለስ ደስ የማይላቸው ነገር ስለሆነ እሺ ብለው አይከፍቱም ነበር። እስረኛውም ቢሆን የእነሱን ጭካኔ ስለሚያውቀው ምናልባት ሳይከፍቱልን ቢቀሩ በሚል ለመጠባበቂያ አንድ ባልዲ እስር ክፍል ውስጥ ይቀመጣል። ያም ሆኖ ግን ማንም ቢሆን ለመጀመሪያ ዘቦቹን ሳይጠይቅና እነሱ አሉታዊ መልስ ካላገኘ በቀር መጠቀሙን አሳፋሪ ሆኖ ነበር የሚያገኘው። አንድ ቀን እንደዚሁ አንድ አንቱ የተባሉ ታዋቂ የቀድሞ መንግስት ባለስልጣን የነበሩ ሌሊት ላይ ሆዳቸውን ይታመሙና ወደ መጸዳጃ ቤት መሄድ ይፈልጋሉ። ከዚያ በደንቡ መሰረት ጋዜጣቸውን ሸብለው በቀዳዳ እያውለበለቡ በረጅሙ ዘብ ማለት ይጀምራሉ። ከብዙ ጥሪ በኋላ ዘቡ ተቆጥቶ ምንድን ነው ምን ሆና ብሎ እዚያው ማማው ላይ እንደተቀመጠ አመናጭቆ ሲጠይቃቸው እባክህን ሆዴን አሞኛል ይሉታል። መልእክቱ ክፈትልኝና መጸዳጃ ቤት መሄድ እንደሆነ በደንብ ያውቃል። ግን እንደማያውቅ ታዲያ የህመም ማስታገሻ ውጣ አስተኛም እኔን ምን ትጨቀጭቀኛለህ ሲላቸው ነገሩ ያልገባው መስሏቸው እባክህ ተቅማጥ ይዞኝ ነው ይሉታል። አስተዛዝገው ዘቡ አሿፊ ቢጤ ኖሮ ዝም ብለህ ተኛ፣ በአብዮት ዘመን ተቅማጥ የለም ቢላቸው ሰማህ ወይ ተቅማጥማ በአብዮት ዘመን ነው እንጂ በእኛ ዘመንማ ምን ጭንቅ ኖሮ ተቅማጥ ይኖራል ብለው መልሰውለት ነገራቸው አስቆት ነው መሰለኝ በኋላ ተፍቶላቸዋል። የአራተኛ ክፍለ ጦር እስር ቤት በኋላ ላይ በቆርቆሮ ታጠረ እንጂ መጀመሪያ አካባቢ እስረኞቹ ያሉበት ክፍልና ቤተሰብ ምግብ የሚያስፈትሽበት ቦታ የሚለየው በሽቦ አጥር ስለነበረ ቤተሰብና እስረኛው ምንም እንኳ መነጋገርና መገናኘት ባይችልም መተያየትና አልፎ አልፎም በእጅና በአካል እንቅስቃሴ ሰላምታና መልእክት መለዋወጥ ይችል ነበር። ታዲያ በዚህ መካከል የነበረው ቲያትርና ያለመግባባት በጣም የሚያስቅ ነበር። የብዙዎቹ ባለስልጣኖች ሴቶች ልጆች ሊጠይቋቸው ሲመጡና ወላጆቻቸው በር ላይ ቆመው ሰላምታ ሲሰጣጡና መልእክት ሲለዋወጡ ሲሞክሩ፣ ወጣቶቹ እስረኞች ደግሞ ከአጥር ማዶ ያሉትን ልጆች በወላጆቻቸው ጀርባ ቆመው እጃቸውን በማውለብለብ ሰላምታ ሰጥተው ደስ ይላቸው ነበር። አንዳንዶቹማ የእገሌ ልጅ እኔን ለመጠየቅ ነው እንጂ አባቷን ለመጠየቅ አይደለም የምትመጣው እስከ ማለት ይደርሱ ነበር። የእስር ቤቱ በሽቦ ታጥሮ በነበረበት ጊዜ ምግብ የሚያቀርበውን የቤተሰብ አባል ማየቱ በአንድ በኩል የሚያስደስት ሲሆን በሌላ በኩል ደግሞ በምልክት የመነጋገሩ ጉዳይ በእስረኛውና በቤተሰቡ መካከል በቅድሚያ የተጠናና በደንብ ሊግባቡበት የሚያስችል ቋንቋ ሳይሆን የሙከራ በመሆኑ ያልታሰበ ችግር ያስከትል ነበር። በአንድ ወቅት አንድ የቀድሞ ባለስልጣን የነበረ እስረኛ ዘመዶቹ ሁሉ መታሰሩን ሰምተው ከገጠር ባለቤቱን ሊያዩዋት እንደመጡ በዚያች በሳምንት አንድ ቀን ብቻ በተፈቀደችልን የአምስት መስመር ደብዳቤ ተነግሮት ስለነበር ዘመዶቹ እሱ ባለመኖሩ በስልጣን ላይ በነበረበት ዘመን ያገኙት የነበረው መስተንግዶ ተጓድሎባቸው እንዳይበደሉ ብሎ ነው መሰለኝ ባለቤቱ በደንብ ሁሉን ነገር አሟልታ እሱ ሳይታሰር እንደነበረበት ዘመን እንድታስተናግዳቸው ይፈልጋል። መቼም በሀገራችን የሚወዱት የሚያከብሩትና የሚቀርቡት እንግዳ ሲመጣ እንደ አቅሙ መጠን ፍሪዳ ጥሎ ያ ካልተቻለም ጠቦት አርዶ ማስተናገድ ያለ ነውና እስረኛው የቀድሞ ባለስልጣን ባለቤቱ ለመጡት ዘመዶች በጋርዳ እንድታስተናግዳቸው መልእክት ማስተላለፍ ይፈልጋል። ጥቂት ካሰላሰለ በኋላ ያው ሁለቱም ሊግባቡበት የሚችሉት የመሰለው ምልክት በአንድ እጁ ግንባሩን ወደ ኋላ ገፋ አድርጎ ይዞ በሌላ እጁ ደግሞ ቢላ እንደያዘ በማስመሰል አንገቱን የመገዝገዝ ምልክት መስጠት ስለነበረ ያንን ያደርጋል። በዚህ ጊዜ የደርጉን ጭካኔ ደጋግማ ያየችውና በየጊዜው እስረኛ ከእስር ቤት ተወስዶ እርምጃ ተወሰደበት ሲባል የምትሰማው ሚስት ባሏ አንገቱን ወደ ኋላ ገፋ አድርጎ ይዞ በመገዝገዝ በግ ለዘመዶቹ እንድታርድላቸው ያስተላለፈውን መልእክት ወስደው ሊያርጉን ነው ብሎ ምልክት የሰጣት ይመስላትና እዚያው ስንት ጠባቂ ወታደርና ምግብ አቅራቢ ቤተሰብ በተሰበሰበበት እሪ ብላ መሬት እየተንከባለለች ለቅሷን ታቀልጠዋለች። አካባቢዋ ያሉት ምግብ አቅራቢ ቤተሰቦች ምን እንደሆነች ግራ ገባቸው። ሲጠይቋት እስረኞቹን በሙሉ ሊገድሏቸው ነው ብላ ትነግራቸዋለች። መቼም በእንደዚህ ያለ የጭንቅ ጊዜ ወሬውን ከየት እንዳመጣችው መጠየቅና ማጣራት ወደ በኋላ ላይ ሲረጋጉ ትዝ የሚል ነገር እንጂ ወዲያው የሚመጣ ሐሳብ ስላልሆነ ከየት እንዳገኘችውና እንደሰማችው ሳይጠይቁና ሳያጣሩ አንዳንዶቹ አጅበዋት ለቅሶ ይጀምራሉ። አቶ ባል ሚስቱ ከሽቦ ማዶ እየተንከባለለች ስታለቅስ ያይና የእሱን መልእክት በተሳሳተ መንገድ ተርጉማው መሆኑ ሳይገባው ምን ሰምታ ነው ብሎ እስር ክፍሉ በራፍ መንቆራጠጥና ማማ ላይ ያለውን ዘብ እየተጣራ እባክህ ባለቤቴ ምን እንደነካት ጠይቅልኝ ይላል። ብቻ እስረኛውም ቤተሰቡም ጠባቂዎችም ሲረበሹ የጥበቃው ኃላፊ በመሃል ይገባና ነገሩን አረጋግቶ ያቺን እሪ ብላ ነገሩን ያነሳሳች ሴት ወደ ጎን ለብቻ ወስዶ ለምን እንደምትጮህ ሲጠይቃት ባለቤቷ ሊታረዱ መሆኑን በምልክት እንደነገራት ትመልስለታለች። ከዚያ የጥበቃ ክፍሉ ኃላፊ እሳት ለብሶ እሳት ጎርሶ በአንድ መኮንንና በአምሳ አለቃዎቹ ታጅቦ ሲሮጥ ወደ እስር ክፍሉ ይመጣና ባለቤቷን ወደ በራፍ አስወጥቶ ሊገሉን ነው የሚል ወሬ ኬት አምጥተህ ነግረሃት ነው ቤተሰቡን ሁሉ የምትረብሸው ብሎ ይጮህበታል። እስረኛውም ምንም እንደዚህ አይነት ነገር አልተናገርኩም ብሎ ሲመልስ ኃላፊው አንገትክን እየገዘገዝክ ምልክት እንዳስተላለፍክላት ነግራናለችና ይህንን ወሬ ከየት እንዳመጣህ ደርግ ምርመራ ክፍል አስተላልፈን እዚያው ታስረዳለህ እንጂ ይሄ ጉዳይ ከእኔ ስልጣን በላይ ነው ብሎ አስፈራርቶ ይፎክርበታል። ከዚያ እስረኛው ያስተላለፈው መልእክት ትዝ ብሎት በጽሞና ለእስር ቤት ኃላፊው ዘመዶቹ ገጠር መምጣታቸውን ስለነገረችው አንገቱን በመገዝገዝ ምልክት የሰጣት በግ አርዳ እንድታስተናግዳቸው ለማለት መሆኑን አስረድቶ የእስር ቤት ኃላፊውን ተመልሶ ሂዶ ውጭ እያለቀሰች ተጠብቅ ለነበረችው ሚስቱ ምን ለማለት ፈልጎ እንደሆነ ምልክቱን የሰጣት አስረድቷት ነገሩ በዚህ አብቅቷል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ናፈቅኳት ድሬ ከከቲራ ከጎሲ ማርካው ስር ፍቅርን ተገባብረን መላመድ ጀምር ሳልጠባት መጥቼ ሳልጨርስ ፍቅሬን ናፈቅኳት ድሬን እኔ እንግዳ ለአገሩ ይዞኝ መጣ ባቡሩ ሽልንጌለኝ ጾም አዳሪ ሰው አሳበኝ ባለጋሪ የጎላ ባባረር መውጫ የአሚሮቹ መቀመጫ ፊት ለፊት ነው እንጂ ወሬ ዞሮ ማማት የለም ድሬ ግልጹን እንጂ መናገር አቁ እንጂ ማሳደር ፍቅር ተጀምሮ በቀልድ እንደዋዛ ለአንድ ራሴ ሳልሆነ አደቤን ሳልገዛ ተሸነፈ ልቤ በድሬ ልጅ ፍቅር አለብኝ ቀጠሮ ተጎልግም ውስር ፍቅር ተጀምሮ በቀልድ እንደዋዛ ለአንድ ራሴ ሳልሆነ አደቤን ሳልገዛ ተሸነፈ ልቤ በድሬ ልጅ ፍቅር አለብኝ ቀጠሮ ለጎድን ቁስር በዚራ ጥላው ስር ገና ፍቅር ጀምር አልችል ብሎ ነቃው ፍቅሬ ተከተልኳት እስከ ድር ከከቢራ ጥላው ስር ገና ፍቅር ጀምር አልችል ብሎ ጠጋው ፍቅሬ ተከተልኳት ከድር አቦል እንዳትከፋ ያስከው ቢጠፋ አብሽን ያረድ ልጅ ለተጫወት ስርኝ የፍቅር አውራ መጋላ ከቢራ አረር ለሰው ሟቺ አመሉ ይመች አቦል እንዳትከፋ ያስከው ቢጠፋ አብሽን ያረድ ልጅ ለተጫወት ስርኝ የፍቅር አውራ መጋላ ከቢራ አረር ለሰው ሟቺ አመሉ